ማለት ጤና ይስጥልኝ ድምፄ እንዴት ነሽ እናቴ?
እግዚአብሔር ይመስገን። እንዴት ነው?
አለሁ። ዛሬ ነው እንዴ እንትኑ
stand up comedy አዎ፣ ዛሬ ስለሆነ ይጀምራል።
ዛሬ 12 ሰዓት ላይ ማታ አዎ፣ አዎ፣ ማለት ነው።
አዎ፣ ቀደም ብለው አዎ፣ ቀደም ብለው ትኬቱን ከስድስት ሰዓት እስከ አስር ሰዓት አለ። ትኬቱን መውሰድ ይችላል። መግቢያ አራት መቶ ብር ነው።
አራት መቶ ብር አዎ፣ አዎ።
እስከ ስንት አሁን ሰዓት ነው ሁለት የሚቆየው?
መቶ ሲሞላ እስከ ስንት ሰዓት ይቆያል?
ከአስራ ሁለት ሰዓት ጀምሮ ለሰማንያ ደቂቃ እስከ አንድ ተኩል።
እ? እስከ አንድ ተኩል።
አዎ፣ አዎ፣ እሺ፣ ለልጆች ይሆናል ከሀያ አመት ጀምሮ።
አዎ፣ አዎ ይሆናል።
እሺ፣ የኔ እናት እና እንዴት ነው ቲኬቱን ማግኘት የምችለው?
ትኬቱን እዛው በአካል መተውን ማግኘት የሚችሉት አሁን ልመዝግቦትና ትኬቱን ይወስዳል።
አንዴ ታዲያ ለ- ለስንት ሰው መሆኑን exactly ልወቅና መልሼ ልደውልልሽ ዘጠና አንድ አስራ አምስት ላይ እሺ፣ እሺ፣ ይቻላል።
የት ነበር location ኑ? It's okay። ቆይ TikTok ላይ አይቼዋለሁ። እሺ፣ chemical economics association ህንጻ እሺ እናቴ thank you። እሺ